መብራት ገለል በይ አላውቅም ነበር ገለል በይ ምን ሲባል ይጀመር ገለል በይ ምን ቢታሰብ መውደድ ገለል በይ ወዳጅ ከነጎደ ገለል በይ ባላሳየሁት መንገድ ተይ አታባክኝ ጠልተሽ ላጠይኝ አንዱን ያዥው እንዲህ ይለየል ተይ አታባክኝ ጠልተሽ ላጠይኝ አንዱን ያዥው በይለየል መውደድ ገለል በይ ከፊቴ ገለል በይልኝ ጭንቃታል መውደድ ገለል በይ ከፊቴ ገለል በይልኝ ጭንቃታብኝ ገለል በይን እንግዲህ ጀመረኝ ገለል በይ ክፉ አመል አለብኝ ገለል በይ ብትርቂኝ ተከዝ ገለል በይ ናዝነሽ ላቀቀ ገለል በይ የትዝታሽ ፈረስ ገለል በይ ይታሰር ከደጅሽ ገለል በይ ናትበርኩሪ ዋይኔን ገለል በይ የራቀኝ ልብሽ ተያታባኝ ጠልተሽ ላጠይኝ አንዱን ያዥው እንዲለየኝ ተያታባኝ ጠልተሽ ላጠይኝ አንዱን ያዥው በይለየኝ ገለል በይ ናብዷል ተባልኩ እንጂ ገለል በይ ማንጣር ሊያድነኝ ገለል በይ ጣላርጌ ራሴን ገለል በይ ላንቺ ቢያሳስበኝ ገለል በይ ናኳደን ሁሉ ገለል በይ ደርሶ የረሳሽው ገለል በይ ናመዳ ፋሻሎት ገለል በይ እጄን አሳምሽ ተያታባኝ ጠልተሽ ላጠይኝ አንዱን ያዥው እንዲለየን ተያታባኝ ጠልተሽ ላጠይኝ አንዱን ያዥው በይለየን መውደድ ገለል በይ ከፊቴ ገለል በይልኝ ቃታል መውደድ ገለል በይ ከፊቴ ገለል በይልኝ አታብሽብኝ ገለል በይ መቻማይ ጎዳና ገለል በይ ምን በሰራሁበት ገለል በይ በመንጫው አልሄድኩኝ ገለል በይ ወግ አላጣሁበት ገለል በይን እንግዲህ አልደክምም ገለል በይ ለማይከርም እንግዳ ገለል በይ ለህልውሃ ጉዳይ ገለል በይ ላልገባ ከጓዳ ተያታባኝ ጠልተሽ ላጠይ